ገነዳ ሰላም በከረች እርክብ ትህክም ተዛጅጂ ተዛጅጂ ጎላ አይደሉ ያለም የባተረች እንደም ጎላ አይደሉ ያለም የባተረች እንደም ሞላ አይደሉ የአባይ ዝናብ ቃሸፍ ሰማይ ሞላ አይደሉ የአባይ ዝናብ ቃሸፍ ሰማይ በዘር የለየችን በቋንቋ በመንደር ጎላ አይደሉ ያለማ ጎላ አይደሉ ያለማ ተበታትን መሆን እስኪያቅተን አገር ጎላ አይደሉ ያለማ ጎላ አይደሉ ያለማ እስከ መቼ ድረስ ተለያይቶ ኑሮ ሆና አይደሎ አላማ ሆና አይደሎ አላማ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ ሆና አይደሎ አላማ ሆና አይደሎ አላማ ተበትነን ብናይ ረቤለን እንደ ብናኘ ከዘር ልቀን ምናይ አንድንን ማንለያየ ስምምነ ማንም አይለየነ አለመነ ኢትዮጵያ ትዘምር ስምምነ ማንም አይለየነ አለመነ ኢትዮጵያ ትዘምር ስምምነ ማንም አይለየነ አለመነ ኢትዮጵያ ትዘምር ትዘምር ኢትዮጵያ ትዘምር ባለመነ ኢትዮጵያ ትዘምር ትዘምር ኢትዮጵያ ትዘምር ባለመነ ኢትዮጵያ ትዘምር ስመመና ይሆናል ዶይቃ ስመመና ደስ ያለ ክዳን ስመመና እኛ ሳለን እንዴ ስመመና አገር ከሌለን ስመመና እንዴት ስለለየ ስመመና ፍርደ ገምድል ዳኛ ስመመና አባዬ ሞላ ስመመና እንጎላለን እኛ ባለመ ባለመ ኢትዮጵያ ተዘመነ ባለመ ባለመ ኢትዮጵያ ተዘመነ ባለመ ባለመ ኢትዮጵያ ተዘመነ ባለመ ባለመ ኢትዮጵያ ተዘመነ ተበትነን ብናይ ረቤለን እንደ ብናኘ ከዘር ልቀን ምናይ አንድንን ማንለያየ ስምምነ ማንም አይለየነ ባለመነ ኢትዮጵያ ተዘመነ ስምምነ ማንም አይለየነ ባለመነ ኢትዮጵያ ተዘመነ ስምምነ ማንም አይለየነ ባለመነ ኢትዮጵያ ተዘመነ ትዘምር ኢትዮጵያ ትዘምር ባለመነ ኢትዮጵያ ትዘምር ትዘምር ኢትዮጵያ ትዘምር ባለመነ ኢትዮጵያ ትዘምር ከአንድ ኢትዮጵያ በቀር የለ እመናት መና የለ በሰማህ ስማ የለ የለ የለ የለ የለ የጋሽ